ሄሎ ጤና ይስጥልኝ።
ሄሎ
ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። ይሰማል?
ይሰማል? ሰላም ነው?
ሰላም ቢኒያም እባላለሁ። ጉዳዩን ድርጅት ነው የደወሉት።
አዎ ስራ ፈልጌ ነበር። ሹፌር ነኝ እና ተመዝግቤ ነበር። እስካሁን አልተደወለልም። ምን አዲስ ነገር ምናምን ፈልጌ እ በምን ሙያ ነበር የተመዘገቡት?
በሹፍርና
okay። በሹፍርና ቶሎ ቶሎ የስራ ጥሪዎች እኛ ጋም እየመጡ ስላልሆነ ነው ያልጠራኖት። እ በትዕግስት ይጠብቁን። እሺ፣ መልካም ቀን ይሁንልዎት።